ጤና ይስጥልን ቤት በይ
ትኬት ለመውጣት ነው።
ምን አልከኝ?
ትኬት ለመውጣት እሺ
አሉ hello፣ አቤት እየሰማው ነው። እሺ ንገረኝ።
ዘጠና ዘጠና አራት እሺ ዘጠና ሶስት
ዘጠና አራት ዘጠና ሶስት ሰማንያ ሰባት ዘጠኝ ሰማንያ ሰባት ዘጠኝ እሺ
አሎ አቤት ቆይ አንዴ ቼክ እያደረኩልህ ነው። መጨረሻው ዘጠኝ ነው አይደል? ዘጠና አራት ዘጠና ሶስት ሰማንያ ሰባት ዘጠኝ
እሺ ቦነስ የለውም ይሄ ቲኬት። እሺ ሶስት አራት ቀይ ያለበት እሺ። እሺ ስለደወልክ አመሰግናለሁ። መልካም ቀን